ጤና ይስጥልን።
hello ጤና ይስጥልን።
ጤና ይስጥልኝ።
አናንያ MCH center ነው።
እሺ ከአሪፍ ነበር መደውሎት ደንበኛችን እሺ እሺ POS machine ኡ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
እ እኔ አሁን እረፍት ወጥቻለሁ እ
እሺ እና- ደንበኛችን እ ሌላ ስልክ ሊሰጡኝ ይችላሉ?
እስቲ እሺ ቆይ ሌላ እሺ።
ስልክ ልስጥሽ እሺ እሺ
ሄላ ይሰማኛል ደንበኛችን ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት እ ሰባ አምስት ሰባ አምስት ዜሮ ዜሮ ዜሮ ዜሮ ሰላሳ አንድ ሰላሳ አንድ ደንበኛችን በጣም ነው አዎ።
የምናመሰግነው።
እሺ እማ፣ እሺ እሺ መልካም ቀን ይሁንልዎት።
አሜን